እደርስበታለሁ ሁሉንም በቀን ማሌት ስትቆም ዘርፈኸኝ አድብን ወርቅነቱን ነስተ ሰማታ አርገው ልብ አለምዬ አለምዬ አለምዬ ልምጣ ወይ ኮብልዬ አለምዬ አለም ሼጋ ቁጭ በእልናው ጋር ጉብልዬ አንተ ጉብልዬ ጉብልዬ አንተ ጉብልዬ ጉብልዬ አንተ ጉብልዬ ጉብልዬ አንተ ጉብልዬ ጉብልዬ ብያኔ በይግባኝ ጉብልዬ የማይታገድ ጉብልዬ ይብላኝ ላከላቴ ጉብልዬ አንተን ለወደደ ጉብልዬ እንኳን ተረትቼ ጉብልዬ ተሸንፌልህ ጉብልዬ ከእንግዲህ ብርቅ ጉብልዬ አልቀር ኩራትህ በአንተ ዋቦ ጌዳን መልእክተን ጨርሼ እንዴት አሁ ልበል ደሞ ተመልሼ ወንጌል የከለሰ የዳዊት ተማሪ ፊደል ይቆጥራል ወይ ልክ እንደ ጀማሪ እየው ድማሙ የው ድማሙ የው ድማሙ የው ድማሙ እኔ አጣሁኝ ብርታት ስሜት የሚመክት ከፊት የሚያጠፋ የፍቅርን ምልክት ውስጤም ቢጎዳውም ሳጣ መሸበሩ የልቤ ላይ ቁስል አልታየም ሰብሩ አለምዬ አለምዬ አለምዬ ልምጣ ወይ ኮብልዬ አለምዬ አለም ሼጋ ቁጭ በእልናው ጋር አለምዬ አለም ሼጋ ቁጭ በእልናው ጋር